ሀይሎ ጤና ይስጥልን።
ሄሎ
ጤና ይስጥልን ወዬ።
ሰላም አለን ሀይሎ ጤና ይስጥልን።
ዳና ለመመዝገብ ነበር።
ዶንኪ ቲዩብ ነው።
አዎ አዎ፣
ምን ልርዳዎት?
ወጌሻ ላይ ለመመዝገብ ነበር።
ኦኬ ስሞትን ማን እንበል?
ማህሌት መኮንን ሄሎ
ማህሌት መኮንን አዎ
ማ- ማህሌት መኮንን ያሉት?
አዎ አዎ
እሺ መኮንን እ፣ እሺ አድራሻዎት የት ነው?
ቃሊቲ አዲስ አበባ እሺ እሺ ዜሮ ዘጠኝ ስልኮት አስራ አንድ
እሺ ስልሳ ሶስት ሰማንያ እሺ አንድ
እሺ አስራ አምስት
እሺ እ፣ ማስታወቂያውን ከምንድን ነበር የሰሙት?
ከዩቲዩብ ላይ እም?
ዩቲዩብ ላይ ነው ያየሁት።
በእኛ ዩቲዩብ ላይ ነው።
አዎ ሄሎ አዎ ሄሎ